ሰላም ደስ ሰላም ነው ሰላም አለ
እንትን ወስደን ነበር order እና ተበላሸብን።
ምን ነበር product ኦች?
ቆሎ አልሚ ቆሎ ወስደን
እሺ ቆሎ ምን ሆነ?
አይ አንደኛው በቃ እንትን አይልም አልከፈትነው ገና ስናየው እንዲህ ከትናንት ወዲያ ነበር የተቀበልነው እና ማታ የዋለው በጣም እንትን ብሏል። አንድ የሆነ ድንጋይ ምናምን ነው የሚመስለው እና ፈራነው መክፈት ራሱ
ስንት ነበር? አጠቃላይ ሶስት ነበር ያዘዙት።
አዎ ሶስት አዎ፣ በዚህ ቁጥር ማለት ነው።
ስለዚህ ነገር driver ኦቹ ሰው ሰፈር ሲመጡ ሶስት ነው የሚመልሱልናል።
አዎ ችግር የለው መልስላቸዋለሁ። ይመጣሉ እኛ ጋር አሁን ሁለት ቦታ ነው ያለ ነው እኛ አንድ ላይ ያዘዝኖች እና አንደኛው ምን ዝም ብዬ ሳላይ እሷ ወስዳ አይታው ነው እንትን ያለች። ስለዚህ አዲሱ ገበያ አለ፣ ማርቆስ መጋዘን አለ። የሚመቻቸው ጋር ይደውሉልን።
ሰላማዊ ሴት ነው ያለችው።
ሰላማዊት ማርቆስ መጋዘን ነች። እመዬ ሙሉ ደግሞ እዛ አዲሱ ገበያ ነች ያለች።
ለሰላማዊት ነው መረከብ የሚችሉ ሰላማዊት ነው። ምክንያቱም Okay ነው።
ሬቶቹን ሰላማዊት ነች።
በቃ እንደዛ ከሆነ ችግር የለውም እነ- እንትን እንላለን።
ስለዚህ ሰላማዊት ሶስቱን እንስጧት እና ሰላማዊት ጋር ነው ሶስቱም ያለው።
ሰላማዊት እኔ ነኝ። ሰላማዊት እኔ ነኝ።
Okay Okay። ስለዚህ ሶስቱን የኔ- እንስጧት ተያዙት እና አዎ እ፣ ሶስቱንም ቆሎ ይመልሳሉ። አዲስ እንዲመጣሉት እናደርጋለን።
እሺ እሺ፣ አመሰግናለሁ። ይቅርታ ግን በመዘግየታችን ያው ሪፖርት ቶሎ ነው አይደል መደረግ ያለበት? አላየነውም ነበር ለዛ ነው።
በጣም ዘግይቶ ያለ አዎ እሺ እሺ እሺ Complain እናስገባለታለን መልሱ እሺ እሺ ቻው።